ሄሎ ጤና ይስጥልኝ ማለት ነው።
ሰላም ነው።
እግዚአብሔር ይመስገን።
እ፣ መኪና አለ እንደ ዲዛይር አለ እንደ አዎ አለን።
ዘንድ ሁለት ስንት ነው ያለው?
ሀያ ሀያ ሁለት እ እ ሀያ ሀያ ሁለት ሀያ ሁለት እም።
ስንት ነው?
በለጠፈ ነው ባለጠፈ?
አይ ባለጠፈ
ሀያ ዘጠኝ
ሀያ ዘጠኝ አዎ ድርድር ግን አለን።
እ እ ድርድር አለን። አባ- ድርጅት አለን ድርድር አለን።
ድርድር አለ እም።
ሀያ ሁለቱ ማለት ነው። በአይጣማ ከለር አለ
በአይጥማ ከለር እ ዳሽቦርዱ ክሬም ማለት ነው። ክሬም ሆኖ አይጣማ ከለር
በ- በአይጣማ ከለር አለን። ያለጠፈ ነው ያለን።
ያለጠፈ ያለጠፈ ስንት ነው?
ሶስት ነጥብ ሶስት በሳሽ
እ ሶስት ነጥብ ስንት ሶስት
ሶስት ኦኬ። ያው እዛ ፓስተር ነው አ?
ፓስተርና መስቀል ፍላወር ላይ ያለን ሲመጡ ይደውሉልን።
ይሄ የ- የለጠፈው ኪሎ ሜትር ስንት ሄዷል?
ብዙ አልሄደም አባት እ እ ዲዛይር አይደለም ብዙ አልሄደም።
እ፣ ስንት አ፣ ኪሎ ሜትሩን አ- እርግጠኛ አለሽ?
አዎ ቁጥር ልስጦት አባት ዜሮ ዘጠኝ አርባ አራት
አ
ዜሮ ዘጠኝ አርባ አራት አርባ አራት ዜሮ ዜሮ እ፣
ሰማንያ ሰባት አስራ አምስት እሺ ያለጠፈው ስንት አልሽኝ?
ሀያ ዘጠኝ
አ፣ ስ- ያለጠፈውን እ፣ ያለጠፈው ማለት ነው አዎ አዎ
የለጠፈስ